Hello?
Hello? Hello ጤና ይስጥልኝ ሀሚድ ነኝ። ምን ልርዳ?
የሆነ ትኬት ሁለት ቆርጬ ነበረ በኦንላይን አሀ፣ ግን አንዱ ብቻ ነው win የሆነልኝ። አስቼ ሁለቴ ነው ቆረጥኩት፣ አንዱ ደግሞ አልበላውም።
ምን ሆነ ምን ሆነ?
ሁለቴ በተመሳሳይ ትኬት ቆረጥኩኝ በ online በ application በ Chrome።
እሺ አዎ፣ አዎ።
ከዛን አንዱ ብቻ win ሰጠኝ፣ አንደኛው ደግሞ ወይ ብሩን አልመለሰ ወይ አልሰጠኝም ወይ አልበላም።
እሺ፣ ትኬት ID ውን ወይም cashier code ኡን ንገረኝ check ወይ ላድርግ።
እሱ ልግባ።
ልጠብቅህ?
አንዴ ይቅርታ። እሺ፣ አይ ID ው ልንገርህ ከስር ከስር ያለው barcode ኡ ስር ያለው ሰባት digit cashier code ንገረኝ። እሱ ነው የሚቀለው።
ይሄ ረዥም ነው።
ከስር አለ ከስር barcode ስር ማለት ነው። cashier code የሚል አለ። check አድርገው check አድርገው።
የለውም ግን እንትን ስራ አድርግቶልኛል። አሁን ለምሳሌ all the bet እንትን የኔ bet list ውስጥ ገብቼ open እንዳለ አ አ ኦፕን ስር ተቀምጠዋል።
እሺ በቴሌግራም ትልክልኛለህ?
እሺ አየ